Rakopjaku
Et là Ah oui.
ሄሎ
ወይዬ ወይዬ።
ሁሉ ስፖርት ነው የደወሉት፣ እባክዎ ምን ልርዳው?
ኦኬ እሺ፣ የምትረዱኝ ነገር ስላለኝ ነው የደወልኩላችሁ።
ምን አሉኝ?
የምትረዱኝ ነገር ስላለኝ ነው የደወልኩላችሁ።
ጫጫታ ውስጥ ኖት፣ ከጫጫታ ወጥተው ይደውሉ ደንበኛችን።
እሺ፣ ወጥቻለሁ። እንትን አለኝ ባለፈው እኔ የእናንተ system ተበላሽቶ ነበር አይደል? እነዚህ ስለ ቴሌብር እና CBE account ኦች አዎ
ከዛ እንዳጋጣሚ ዛሬ ሳምንት የሆነ ብር ኦንላይን ተጫውቼ በልቼው ነበር ትንሽ ብር።
እሺ፣
ከዛ በቃ ሌላ አማራጭ አጣሁኝና ብርን አ፣ እንትን ካሽ አውት ለማድረግ እንትን አማራጮችን አጥቼ ወደ እንትን ላዮን ባንክ ነበረ። ላዮንን ወደዛ ሄሎ ካሽ እዛ ሄጄ አካውንቱን ከፈትኩት።
እም፣
ከዛ አካውንት ከ- ከከፈትኩኝ በኋላ ብር ከእናንተ አካውንት ወደዛ ሁለት ሺ ስድስት መቶ እንትን አውጥረን ታሪክ እምቢ አለና ብሩን ወደ አካውንቱም አልገባም፣ ወደ ወደ ኋላ ወደ እኔ ወደ እናንተ አካውንቱም አልተመለሰም።
ከዝውውር ታሪክ ላይ ያልገባለትን ፎቶ ያንሱና በቴሌግራም ይላኩልን።
ምን ምን ከዝውውር ታሪክ ላይ አሁን አልገባልኝም ያሉትን ፎቶ አንስተው በቴሌግራማችን ይላኩልን።
እሺ እሺ